hello ጤና ይስጥልኝ።
hello hello ጤና ይስጥልኝ። አቶ ያልቅበት መሸሻ አብሮ ይስጥልን።
ከዊፕላስ ሶሉሽን ድርጅት ነበር ምደውልሎት።
እ?
ከዊፕላስ ሶሉሽን ድርጅት ነበር ምደውልሎት።
ምን ነበር አይቀር እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
አንዴ ልደውልልህ እየነዳሁ ስለሆነ ልደውል።
እሺ ቆይቼ ልደውልሎት እኔ? እሺ እደውላለሁ። እሺ